ይስጥልኝ
አብሮ ይስጥልን። የኮሜዲያን እሸቱን እንትን ትኬት እንትን ለማለት ነበር።
እሺ ቦታ reserve ለማድረግ ነው።
አዎ
እሺ ስሞትን ይንገሩኝ።
የድሬዳዋ ነው አይደለ?
አዎ ድሬዳዋ ከአስራ አንድ ሰዓት ጀምሮ
እሺ ትኬቱ ስንት ነው?
መግቢያ መደበኛ ሶስት መቶ ብር VIP አምስት መቶ ብር ለተማሪዎች ሁለት መቶ ብር።
አዎ ለተማሪዎች ነው።
እሺ እሺ ስም ማን ልበል ስሞትን?
ጽዮን ሳምበል
ይሆን
ጽዮን ሳምበል ጽዮን okay አዎ ጽዮን ሳምበል
እሺ ስልክ ቁጥር የአንድ ሰው ስም ለመዝገብሽ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ አራት ዜሮ አራት ዜሮ አንድ
ዜሮ አንድ እሺ ስንት ዜሮ አንድ ብሎ አርባ አንድ ሰማንያ ሶስት
ሰማንያ ሶስት እሺ የተማሪዎችን ነው ለስንት ሰው ነው ቦታ
ሁለት ሰው ነን።
እሺ ትኬቱን ከአሁን ጀምሮ እዛው ታገኛላችሁ። በቦታው ከመጀመሩ ቀደም ብላችሁ ደርሳችሁ መውሰድ ይቻላል። መታወቂያ ይዛችሁ ያው የተማሪ ሲሆን
ስለዚህ በእሷ አንድ ሰው ከተመዘገበ ችግር የለውም። የሁለት ሰው ይሆናል።
አዎ ለሁለት ሰው ማለት ነው ከ- ከእርሶ ጋር። እሺ መልካም ቀን።